ሰላም
ሰላም ጤና ይስጥልን።
ምስጋና ምስጋና አብራ ያስጥልን።
አለን ምን ልርዳዎት?
እ ምን ልርዳዎት? እሺ
ይህ እንትን አፈልጌ ፊም ከፍቼ ነበረ። በእኔ ፊም አወርድም ሚሴጅ መላክ ፈልጌ ነው ወደ እኔ
ሜሴጅ የምን የቴሌዊ ነው
አዎ
ለመጫወት ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚላለ ጥያቄና መልስ አለ። የድል ጨዋታ አለ። ድሎቱን ሲሞክሩ ሽልማት ያገኛል።
ዘጠኝ ከሰማንያ አምስት ዘጠኝ ሰማንያ አምስት
እሺ፣ እሺ በይ በቃ እሺ መልካም